ቡርከ ምናምን እያሞረኝ ነበር።
Hello.
እኔ ራሴ Hello.
ነጃይ ዲማ ከለደውለ
Huh?
ገጠር መናፈሻ ነው ደንበኛችን።
መናፈሻው እንኳን አይደለም ግድ ጉዳዩን ለምን?
ይመለከዋል።
ገጠር የሻይ ምርቶችን ይጠቀማሉ ደንበኛ
እ?
ደንበኛችን ገጠር መናፈሻ በሚል ስልክ ቁጥር የእርስ ስላየ ነው ተፈራ ወየው
ነኝ ነኝ ነኝ።
እሺ የቢጫ ምር የያዘ መልእክት በልኮ ተልኮሎታል። ደንበኛችን የቢጫ መለያ የያዘ አጭር መልእክት በሰዎች ልኮሎታል።
አይሰማም
ደንበኛችን አይተውትም።
አይሰማም አይሰማም።
አሁን ይሰማዎታል።
hello ደንበኛችን እየተንቀሳቀሱ ሊያናግረውን ይችላሉ።
አይሰማም። እሺ አይሰማዎትም።
አዎ